હેલો
અમારે
વઈએ እንዴት ነህ?
ታዲያ እንዴት ነሽ?
አለው ፒዛ ሀት ምንድን ነው የሚሉ
እ የተ ሁለት ሁለት ነበረ የስራ አንዳንድ ነው እና ድጋሚ እየሰሩት ነው የቀረውን እ?
ትላንት ነው የመጣሁት። ከትላንት ወዲያ
ላገናኝ ትላንት ወዲያ አርብ ነው። ከትላንት ወዲያ የመጣችው አዎ።
ወይኔ አማረ ይቅርታ እሺ በጣም ይቅርታ ምን አልከኝ ፒዛ ሀት ሰሚት ላ- ምንድን ነው የሚሉ
hello ወይ
ወዬ ፒዛ ሀት ነው
አ ፒዛ እሺ በ order number መቶ አምስት ሀምሳ አራት ሰባ አምስት ኧረ የተቀበላችሁት ሌላ order ሌላ ሌላ
አቤት እየተቀበልኩት አይደለም። ቆይ አንድ ጊዜ እሺ
እሺ አይ ለማድረግ ለማረጋገጥ ነው በመቶ አምስት ሀምሳ አራት ሰባ አምስት
እ የእንትን bill number ነው።
አዎ or- ተቀብላችሁ ነበር መሰለኝ አይደል አ በመጣ ስንት ነው ያልኩት?
መቶ አምስት ሀምሳ አራት ሰባ አምስት
መቶ አምስት ሀምሳ አራት ሰባ አምስት አለ። ሻይት check ለማድረግ ፈልጌ ነው አለች።
እሺ ሞተረኛው እኮ እል- መጥቶ የለ ይኸው ይዘው
እኮ ማርጋሪታ ፒዛ ሁለት ነበር የታዘዛችሁት። ስንት ነው የሰራችሁት እናንተ?
hello
አይ አን እ አማረ
ወይዬ አ- አልጨረስንም። አቅርብልኝ ድጋሚ አላናገረችኝም።
አንቺ
ሄሎ
ወይዬ ሄዳለች።
እ እ
አይ ወደ ውጭ ሄደች። ምንድነው ጥፋት የለም ነው የሚገርም ነው እየወረደች ያለች።
ሄሎ
ወይዬ የት-
ወይ አማረ አላናገረችኝም እኮ በእናትህ አናግረኝ ድጋሚ ስጥልኝ።
ሄሎ
ወይ እናት ሄሎ ወይ እች በ በሀምሳ አራት ሰባ አምስት ወይ ወይ ይሰማል እልሽ በመቶ አምስት እሺ እሺ በመቶ አምስት ሀምሳ አራት ሰባ አምስት ማርጋሪታ ፒዛ ተቀላችሁ ነበር አይደለ?
መቶ ስንት?
መቶ አምስት ሀምሳ አራት ሰባ አምስት
መቶ አራት ሰባ አምስት አዎ፣ ሁለት ነው
ሁለት ማርጋሪታ ፒዛ ሁለት አይደለ?
ሁለት ወር ሁለት ሁለት አራት ወር አራት ሚሊዮን ሁለት አይደለም።
በረዶ የሰጠሽኝ? እህ፣ ይኸውልሽ በመቶ አምስት ሀምሳ አራት ሰባ አምስት ሁለት ማርጋሪታ ፒዛ ታዛችኋል።
አዎ ተሰርቷል እሱ
አዎ እየተቆረጠለት ነው እሺ ሀ- በሀምሳ አምስት ዜሮ ሰባትስ
ሀምሳ አምስት ሰባትም ሁለት ሚሊዮን ነው ሁለት ሁለት ሚሊዮን ማርጋሪታ ስለዚህ ሁለቱ አንድ ላይ አራት ነው ማለት ነው ልጁ ይዞ የሚወጣው አሁን።
አራት ሚሊዮን አዎ አራት ሚሊዮን ነው ይዞ የሚሄደው እሺ እሺ አመሰግናለሁ። በቃ ለማረጋገጥ ነበር። እሺ